አንተን ጠብቄ እንድኖር አምላኬ እርዳኝ ቃልህን ልኖር በጉዞ ያሉ አንተን ብቻ ልይ ያኔ ነው የኔ መንገድ የሚሰመር ስርዓትን ጠብቄ እንድኖር አምላኬ እርዳኝ ቃልህን ልኖር በጉዞ ያሉ አንተን ብቻ ልይ ያኔ ነው የኔ መንገድ የሚሰመር ለመልካም ይውላል ለመልካም ይውላል ኢየሱስ ሲቀድም ነገር ሁሉ ይሰምራል ለመልካም ይውላል ለመልካም ይውላል ኢየሱስ ሲቀድም ነገር ሁሉ ይሰምራል በራስ ሀሳብ እንዳልመላለስ ግን አስታውቀኝ ከትእዛዝ ርቄ እንዳላሳዝን ሌላ እንዳለ የሰው ልጅ ተስፋ እዚህ ምድር ቢሆን በሚመጣው ዓለም ኢየሱስ አንተ እውነት ተቤዥ ተይዘ አጽንተ ምታቆም አኑረኝ በቤት አምላኬ በቀፍ ልጽና ልጠብቅ እንዳያንን አኑረኝ በቤት አምላኬ በቀፍ ልጽና ልጠብቅ እንዳያንን ክብር እስካያንን ክብር እንዳያንን አገር እንዳያንን ክብር እስካያንን አገር አሉጣ ከክፍል ከመዳን ስፍራ ኢየሱስ ከኖርከኝ ከጽዮን ተራራ ፍጹም ሳልረበሽ ሁሌም በሁኔታ በቤት እንኖር ያዘኘን ጌታ ስርሃትን ጠብቄ እንድኖር አምላኬ እርዳኝ ቃልህን ልኖር በጉዞ ያሉ አንተን ብቻ ልይ ያኔ ነው የኔ መንገድ የሚሰመር ስርዓትን ጠብቄ እንድኖር አምላኬ እርዳኝ ቃልህን ልኖር በጉዞ ያሉ አንተን ብቻ ልይ ያኔ ነው የኔ መንገድ የሚሰመር እኔ አምላክ ነኝ ከኔ በቀር ሌላ አይሆንልም ይለኝ ለተቀረጸ ምስል ወድቀህ አትስገድ አታምልከው ያለ ስርሃትንና ሕግህን ጠብቆ አክብሮ ለሚኖር የምድር በረከት አፍርፈህ ባርከህ የምሰጥ ላመነ አኑረኝ በቤት አምላኬ በቀፍ ልጽና ልጠብቅ እንዳያንን አኑረኝ በቤት አምላኬ በቀፍ ልጽና ልጠብቅ እንዳያንን ክብር እስካያንን ክብር እንዳያንን አገር እንዳያንን ክብር እስካያንን